Ένα συμπλοκητή. Hello. ሰላም ጤና ይስጥልን። ሶጊቲው
እሸቱን ማግኘት ፈልጌ ነበር። እኔ መቤ ኮሜዲያን ሶት ጉዳዮች ምን ነበር? ይቅርታ
ጉዳይ ልጄ ትንሽ አደጋ ላይ ነው እና ልናግኝ ፈልጌ ነበር። እሱን
እርዳታ ፈልገው ነው ከኛ?
አዎ እርዳታ ፈልጌ ነው።
እሺ ስሞትም ማለበት ጥበብሽ አየለ
ስልክ ቁጥር ይኖሩታል? ጥበብሽ ዜሮ ዘጠኝ ዜሮ ዘጠኝ አስራ ሶስት አስራ ሶስት አስራ ሶስት ስልሳ ዘጠኝ ሰማንያ አርባ ሶስት አዎ።
ልጆት ታማ ነው ታማ ታማ አይደለም እ፣ ልጄ ሊቢያ በረሃ ላይ ሊሞትብኝ ነው እና እባካችሁ ነፍሱን ታደጉልኝ ልል ነው። በአጋቾች እጅ ስር ነው እና እስከ ነገ ስምንት ሰዓት ነው ያሉኝ እና እባካችሁ ምሉ ከሆነ ልጄን እርዱኝ። ያላኳቸው ለሚመለከ እኔ ስልክ ማንሳት ነው እና ስራዬ እናቴ ስልክ ማንሳት ነው ስራዬ። ለሚመለከተው አካል እኔ አስተላልፋለሁ።
እሺ እኔ መሄድ፣ እሺ እናመሰግናለን። መልካም ቀን።
አመሰግናለሁ።